ትምህርት ቤት
voucher እንትን deposit ልንል ብለን አብሮን ጠየቅን።
ስንት ነበር ብሩ?
ሰላሳ ሺህ ብር እሺ። የት ነው?
ፍጹም ጋር ነው። ፍጹም ጥቁሯ።
agent ነህ?
አዎ እሺ ንገረኝ፣ የት የት እንደሆነ
እሺ።
የት ነው?
ፍጹም አስራ አንድ cashier ነው።
እሺ online deposit ላደርግ ነው ለ customer ብዬ approve አዎ፣ ልክ ነሽ። እሺ ፍጹም cashier ስንት ነው ያልከኝ?
ሰላሳ ሺህ ብር የ cashier ውስጥ ፍጹም አስራ አንድ ነው።
ፍጹም አስራ አንድ አዎ እሺ የት ነው ያልከኝ ቦታው?
ጥቁሯ
እሺ እሺ አደርግልሃለሁ። እሺ approve እሺ እሺ እሺ